ሰላም ጤና ይስጥልን። ችብችብ
ጤና ይስጥልኝ። እንደምን ዋል?
እግዚአብሔር ይመስገን
አለው። እንትን order አድርጌ ነበርና እሺ
ኦርደራችሁ ደርሶኛል፣ ግን ኮድ አልደረሰኝም እና ሹፌሮቹ ኮድ ስላልደረሳቸው እንትን እንሆናለን ብለዋል። ማየት ከቻልሽ የጥቅል ጎመኑን ኮድ ብትነግሪያቸው።
አሁን እርስዎ ጋር ናቸው driver ኦቹ?
አዎ አዎ አዎ፣ እኔ ጋር ናቸው። አዎ ላገናኘሽ?
ቁጥሮትን ይንገሩኝ። አይ ስልክ ቁጥሮትን የእርስዎን።
እሺ ዜሮ ዘጠኝ አስራ ዘጠኝ እሺ
የእንትን create ያደረኩበትን ነው የምነግርሽ። እሺ ዜሮ ዘጠኝ ስልሳ ስድስት ስንት አሉኝ?
ስልሳ ስድስት እሺ
ሀያ አራት እሺ አርባ አራት እሺ ሰማንያ ሁለት ሪቾ የሚል group ነው። ጥቅል ጎመን ሌቱ ደርሶኛል። የጥቅል ጎመኑን ያልደረሰኝ
ቆይ እሺ፣ አንዴ ልደውልልዎት መልሼ።
ሹፌሮቹ እኔ ጋር ስላሉ እባክሽን ማለት ችግር የለም እደውልልዎታለሁ። አንዴ ጠብቁኝ፣ አንዴ ጠብቁኝ፣ ልደውልልዎት። እሺ ልደውልልዎት።
እሺ